ሄሎ ሰላም ጤና ይስጥልን። ቤተሰብ ከላይን ነኝ። ባኮም ልርዳው?
ትላንትና withdraw አድርጌ ነበር እና ከ account ኤ እሺ እስከ ዛሬ አልደረሰኝም። ወደ ንግድ ባንክ ነበር ያዘዋወርኩት ሀያ ሺህ ብር።
እሺ የቤተሰብ ቁጥር የደወልክበት ነው?
አዎ
check ያደረኩልህ ነው። እሺ በላይ እሺ እሺ
እሺ መቼ ነበረ? ትላንትና ማታ?
ትላንትና ማታ ላይ
ኮንፊርም ተደርጓል ወይም ደግሞ ደውለህ ኮንፊርም አስደርገሃል አይደለ?
አዎ